አንድ ሰዓት እስከደረስ ብለዋል። ቄራ በጣም ሄሎ መሰረት ወይ
ለሰላም የነገርኳት ወር ነበር ታኝ
እህ
ለሰላም እንትን የነገርኳት ወር ነበርና ታገናኝ እሺ፣ ተገናኛችሁ?
አይ ል- ላገኛት አገና አይ መገናኘት እየ- አልችልም። አንደኛ ወታደሮች በዚህ መገናኘት አንችልም። እሺ
እሺ በይ 18:33 ማለት ነው።
እ እ፣ አንድ የዝናብ በርቷል፣ ሁለተኛ ደግሞ ቄራ ነው። ቢሆን የሞተረኛ ነው፣ ካልሆነ 85 ተቆጠረውና በደንብ ፒን አድርጊልኝ።
አስራ ስንት ሰላሳ
ሰላሳ ሶስት ታየዋለሁ። እሺ እሺ፣ ዛሬ እንኳን ይልኝ መሲ ያለፉት እንትን እኔ ግብ- ስለማይ ልክ አይደለም። ይኸውልህ ልክ ከሆነ ልክ ነው፣ ስለማየው አይደለም።
አይደለም። ሁሉንም አለው ልክ ካልሆነማ ለምን እጨምርልሃለሁ? እኔንም እኮ ኧረ በስመ አብ መሲ፣ ያስጠይቀኛል ብዬ አ- እጨምራለሁ።
አንዳንድ ወርደሮች ዝም ብለሽ ታስኬጅኛለሽ። በእናትሽ የዛሬ እንኳን ይልኝ ቄራ ነው።
እንግዲህ ይልይልህ ወቀሳውን ትቀጥላለህ።
እሺ እሺ፣ በቃ አይተሽ የሚስተካከል ከሆነ አስተካክል።